hello
ጤና ይስጥልኝ።
Best Bet?
ቤስት ቤት አዎ Best Bet ነን።
እንትን አ፣ ከአስር ሺህ ብር በላይ ልኬ ነበር። አሁን አ፣ ከዛ በላይ አይቻልም እንዴ?
ይቻላል ግን እኛ confirm ማድረግ አለብን።
አሀ፣ ላስ ልኬ ነበር።
ቁጥርህ ንገረኝ እና confirm ላድርግልህ።
እሺ ዜሮ ዘጠኝ ሰማንያ ሁለት ሰማንያ ሁለት የላኩበት ስልክ ቁጥር ነው ወይ አሁን አይደለም የምጠቀም?
Best Bet ቁጥር የምትጠቀምበት account እሺ ዜሮ ዘጠኝ እሺ ሰማንያ ስድስት ሰማንያ ስድስት ሀምሳ አምስት ሀምሳ አምስት አ፣ ሀምሳ አምስት ሰባ ስምንት ሰባ ስምንት ሰማንያ ሁለት ሰማንያ ሁለት መቼ ነው? withdraw ነው አይደለ?
አ፣ አሁን ይሄ ነው?
ውይዱ አሁን ነው?
አዎ
ስንት ብር ነው?
አስር ሺህ ስድስት መቶ
እሺ ጠብቀኝ።
እሺ
እሺ ገብቶልሃል አሁን?
እሺ
እሺ አመሰግናለሁ።